ሄሎ
ሄሎ ሰላም ጤና ተቋረጥ።
ይስጥልኝ። እንግዲህ እሺ፣
እሺ ምን ልንገርሽ? ሌላ አድራሻ የት ነው? የብስራ ሳሚት
ስልክ ላይ 09
ስልሳ ዘጠኝ
69 አስራ ሶስት
እሺ ሰማንያ ስምንት እሺ ሰላሳ ሰባት
እሺ የአብስራ አራት አይነት ኮርሶች አሉ የሚሰጡት ኮንቴንት አዎ።
ኤዲቲንግ ማር- ማርኬቲንግ በጎ አድራጎት ከእነዚህ ከአራት ኮርሶች ውስጥ የፈለግከውን ኮርስ መርጠህ መማር ትችላለህ
እሺ content creating
content ትምህርቱ የሚሰጠው በሳምንት ለስድስት ቀን ብቻ ነው ትምህርቱ የሚጀመረው ከመስከረም በኋላ ነው ከመስከረም በኋላ አዎ
እሺ የት አካባቢ ነው?
እ፣ ትክክለኛ ቦታው እርግጠኛ አልተወሰነም እናሳውቃለን እንደውላለን እሺ እሺ እሺ እናመሰግናለን እሺ እንትኑ